ኃይሉ ሰላም ነው።
እግዚአብሔር ይመስገን ሰላም ነው።
ክብሩ ይስፋ ፈጣሪ። አሸናፊ ደጀን ይባላል።
እሺ አሸናፊ።
ከአራት ኪሎ ግቢ ጉባኤ ነው የምደውልልሽ እሺ እና አራት ኪሎ ግቢ ጉባኤያችን የማርያም ልደታን ያዘጋጃል እሺ እና የማርያም ልደታን በሚያዘጋጅበት ሰዓት የሶስቱም ግቢ ጉባኤያት ማለት አራት ኪሎ፣ አምስት ኪሎ እና የስድስት ኪሎ ተማሪዎች ይገኛሉ። ትልቅ ዝግጅት ነው እሺ እና ያህንን ዝግጅት በምናዘጋጅበት ሰዓት ላይ አንድ ላይ እንድንሰራ ነው።
ከኛ ጋር አዎ ከእናንተ ጋር አንድ ላይ መስራት ፈልጋለሁ።
ምን አይነት ነገር መስራት ፈለግ
ከእናንተ ጋር መስራት የፈለግነው አንደኛው ይሄ አሁን እኛ በምናዘጋጀው ሰዓት የእመቤታችን ልደታ ፕሮግራም በጣም ትልቅዬ ፕሮግራም ነው እና እንትን ስፖንሰር እንድታደርጉ ነው። እኛም በዛው ልክ እኛ እናንተ የምንተባበራችሁ ነገር ካለ አንድ ላይ እንድንሰራ ማለት ነው። ከ subscription አንጻር ሊሆን ይችላል፣ ከፕሮግራም ማስተላለፍ አንጻር ሊሆን ይችላል። እሱን አንድ ላይ እንድንወያይበትና አንድ ላይ እንድንሰራ ነበር።
ልደታ ማለት ለግንቦት አንድ ነው።
አዎ ግንቦት አንድ ነው። ትልቅ ዝግጅት ነው። በጣም ብዙ ተማሪዎች ነው የመጡት እና ከዚህ በፊትም ከአዲስ አበባ ዩኒቨርሲቲ ተመርቀው የወጡ ተማሪዎችም ያሉም ተማሪዎች የሚገኙበት ፕሮግራም ነው እዚህ ያሉት እሺ
እና ይሄንን ለማድረግ ለማዋራት ነበረ።
እሺ እኔ እንትን ማናጀራችን አለ ለማናጀር ራስ
እሺ ላስተላልፍልህና እሱ ይደውላል። አሸናፊ ማን ያልከኝ አባትን ስም አሸናፊ ደጀኔ ደጀን አ
ስፖንሰር እና ከኛ ጋር መስራት ነው የምፈልጉት።
sponsorship ም ሊሆን ይችላል ፈቃደኛ ከሆናችሁ፣ አለዛም ስል ደግሞ ከሆነ ከእናንተ ጋር መስራት ነው የምፈልገው። ዋነኛው ሀሳባችን ዝግጅቱ እንዲዘጋጅ ሁላችንም ደስታ አንድ ላይ ሆነን የእመቤታችንን ልደት እንድናከብር ነው።
እሺ አሸናፊ እሺ፣ አመሰግናለሁ እናት እሺ መልካም ቀን እሺ